ጤና ይስጥልኝ። አልትራሳውንድ ፈልጌ ነበረ። እናንተ ጋር አለ?
አልትራሳውንድ አለ ነው።
እዛ ጋር ብትሆን ብትተኛ ጥሩ ነበረ።
እ?
እ፣ ስንት ነው አልትራሳውንድ እናቴ እናንተ ጋር?
ዋጋውን ነው አዎ፣ ይቅርታ ትቀይሪልኛል? ትዛጋትልኛል?
ስልክ ልስጥሽ። ሌላ እንዲህ ጥፍ ብላ ልተኛ ነበረ።
ሌላ ስልክ ልስጥሽ።
እሺ ስጭኝ። እሺ እሺ።
ዜሮ ዘጠኝ ሰማንያ ስምንት
ዜሮ ዘጠኝ ሰማንያ ስምንት
ቆይ አንዴ ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሶስት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ አዎ እሺ አመሰግናለሁ እሺ